ሄሎ
ሄሎ።
ሰላም ጤና ይስጥልን።
አብሮ ይስጥልን።
አለን ምን ልርዳዎት?
እሺ፣ እየተጫወትኩ ነበርና እ እንትን ለደቂቃ ደርሶ ነበርና
ምን ደቂቃ
አ መቼ ነው? ዛሬ
አ
እኮ ይገባሎታል። ትንሽ ይጠብቋ።
ገብቶ ነበርና በእለታዊ ነበረ ሳላወራበት ሊያልቅ በብር መዞር አይችልም።
አይ ዕለታዊ ነው ስለሆነ ይጠቀሙበታል እንጂ አይቀየርም።
እኮ አሁን ዛሬ ሀያ አራት ሰዓት ነው የሚያልቀው።
አዎ በሀያ አራት ሰዓት ውስጥ ነው የሚያልቀው። ይጠቀሙበት።
እሺ፣ ደቂቃ ብቻ ነው የሚደርሰኝ፣ ሌላ የሚደርሰኝ ነገር አይኖርም።
አ እንዴ ሲጫወቱ ነው። ማን ስልክ አለ፣ ላፕቶፕ አምስት ሺህ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር ካርዶች አሉ። መጫወት ነው እርሱ
ኧረ እ
እሺ፣ ደቂቃውን አሁን የደረሰ ማለት ነው።
አዎ እንደ እድል ስለሆነ እድሎትን መሞከር ማለት ነው። ልክ እንደ ደቂቃ እንዳገኙ ስልክም አለ፣ ላፕቶፕም አለ። መጫወት ነው የሚጠበቅበት ከእርሱ።
ትኬት ነው እንጂ የኛውን መጫወት አይቻልም። ፋይሉ በትክ- እ ጥያቄና መልስ ነው።
ፋይሉን ፋይሉን
በድረገጽ መጫወት ፈልገው ነው እ እ እኮ በኢንተርኔት ተጠቃሚ ከሆኑ ይችላሉ።
ኢንተርኔት ተጠቃሚ ካላየሁ ላይ አይቻልም።
አዎ በድረገጽ ስለሆነ አን- እንትን አይልም ማለት ነው።
እሺ እሺ መልካም